እና ምን መፍትሄ የለውም? አሁንም ቴክ አድርጌለው እኮ
ማን ልበል?
በዚህ በአስራ ስምንት ቴክ አድርጌልሻለሁ።
እሺ ስሞት የቴሌግራም ይልኛ
ዳኛቸው
ዳኛቸው። እሺ አ እሺ፣ ይሄኛውን ያልገባሉት
በሀያ ዘጠኝ ሶስት ጊዜ ልክ ያለውና ሶስቱም አልገባም። text ኡን ስላጠፋሁት አሁን ላኩልኝ ብያቸው ሁለት text ደረሰኝ። ሁለቱንም text ልኬልሻለሁ ወደ በ Messenger አድርጌ
በቴሌግራም ላይ በቴሌግራም። አዎ ሁለቱ ከሁለቱ ላይ አንዷን አ አ አ- አንደኛው already successful ነው ተብሏል።
አንዱ ተብሏል፣ ሁለተኛውም አልተባለም። ባለ ሶስት አለች አንዲት ደግሞ እዛ- አላኩልኝም ከቴሌብር ለ- ቀጥታ ይገባል ነበር እንዴ? ለምን እንደዚህ ሆነ?
ይቅርታ ደንበኛችን፣ እ- የ- እንደዚህ የሚሆነው አንዳንዴ የ system ችግር ያጋጥማል።
አሁና ስድስት መቶ ምናምን ብር ነው የወሰደው። ለምን እንዴት እንደዚህ ብዬ አሁን ሁለት message ልክ ያለው ዞሮ ዞሮ ምን እኮ አላስገባችሁትም። አንዱ ነው successful ብሎ ያለ
እኮ ሁለት እኮ ነው የላኩት፣ ሁለት አንድ አይነት ነው የላኩት። አንደኛው መጨረሻ ላይ አሁን የላኩት ከቅድሙ አንደኛው ጋር ተመሳሳይ ነው።
አ- ሁለት እና- በአጠቃላይ ሁለት ነው የላኩት።
አዎ ሁለቱ ቢያንስ እኮ መግባት ነበረበት። እንደገና ለዛ ለሶስተኛ ኬቢር ጋር መከራከር አለብኝ። ይሄ ሁለቱ ሁለቱ ብቻ ሁለቱ- ሰክሰስፉል ነው የገባ ብር ነው ያለ ነው።
ሁለቱም አ- አንድ ከሁለተኛው አንደኛው አንደኛው አንደኛው- ዘይ- መልስ የላክልኝ ነው የለም አ፣ እሱ መጨረሻ ላይ- ሳክሰስፉል ነው። አ፣ እሱን አይ ድጋሚ እያሳየውልን ነው። እሱን እሱ የሚሉት አ።
እነግርሃለሁ። ቴሌግራም እሺ።
ያደረግላል። በቃ በቃ።
ሁላችን